hello
hello፣ ጤና ይስጥልኝ።
አቤት አቤት ስልን አበባ
አዎ
እ እንዴት ዋልሽ?
እግዚአብሔር ይመስገን እ ባለፈው ሳምንት ስ application
እ
plus application ላይ ተ-
እ እሺ
እ አታስታውሽም?
አዎ አልነበርኩም ተደውለ ነበረ አ በስልክ ነበረ አዎ የተነገረሽ?
አዎ okay። እና ተመዝግበሽ ነበር አይደል? ግን system ላይ አግኝቼሽ ነው
እሺ እም፣ እ አንቺ?
ምግብ ቤት
okay። ሬስቶራንት ምንድን ነው ስሙ?
ሽሮ ቤት እ
እ ቶ-
ዋ ሄሎ ሄሎ ስፖንጅ የለ- ስፖንጅ የለም ትንሽ
ሄሎ ሄሎ ይሰማኛል አሁን ሄሎ